አዎ ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮችልን አለች።
ከውድ አባይከ manufacturing ነበር የደወልኩልክ።
እሺ ምን ነበር?
እ፣ ስልክህን ከአዲስ ዩኒቨርሲቲ ወስደን ነው እና
okay በ junior accountant ነት የጽሁፍ ፈተና አለ ከውድ አባይከ manufacturing
መች ዕለት ነው?
ነገ ጠዋት ሁለት ሰዓት ላይ ለቡ መብራት ኃይል አርሴማ ፊት ለፊት
እሺ ሁለት ሰዓት ተኩል ሁለት ሰዓት። እሺ ሁለት ሰዓት ተኩልም መምጣት ትችላለህ።
ሁለት ሁለት ሰዓት አይ ሁለት ሰዓት አይደለም አራት ሰዓት ሌላ ቦታ ቀጠሮ ስላለ እሺ ሁለት ሰዓት ነው።
እሺ በ- በ- location ኑን ትልክልኛለች?
ለቡ መብራት ኃይል አርሴማ ፊት ለፊት አርሴማ ፊት ለፊት ለቡ አ፣ ኖሮታል?
ለቡ አዎ፣ ለቡ መብራት ኃይል አርሴማ ትመጣለህ? ካ
አዎ አዎ፣ እመጣለሁ። ሁለት ሰዓት ከሆነ እመጣለሁ።
አዎ ሁለት ሰዓት በጊዜ ነው።
የሚጀምር ከሆነ አዎ ይጀምራል። ችግር የለም።